ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከእኔ እባክዎን ልርዳዎ?
ኢት ማታ አያት ፊልም ተደራርገን እና አልመጣም አለ።
ማታ ነው።
አዎ እሱ ቁጥር አይደለም ሌላ ነው።
እሺ የቤት ቤት ቁጥሩን ንገረኝ። እሺ እሺ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሀያ አራት
አንዴ ጠብቀኝ፣ ቅርታ እሺ ዜሮ ዘጠኝ አስራ አምስት ሀያ አራት እሺ ዘጠና ሶስት ዘጠና ሶስት
ዘጠና ሶስት ዘጠና ሶስት አይደል?
አዎ
እሺ ይቅርታ አንዴ ለሚመለከተው ክፍል አሳልፍልሽ። አባቴ ጠብቀኝ አንዴ መስመር ላይ እሺ። Hello አይ ሰማ ይሰማኛል። ምን ልርዳ አባ?
ማታ ብር ደራርገን እና አልመጣም።
withdraw አድርገክ?
አዎ አልመጣም።
እሺ ስንት ብር ነበረ?
አራት ሺህ ሁለት መቶ
ስንት አልከኝ?
አራት ሺህ ሁለት መቶ አራት ሺህ ሁለት መቶ አዎ እሺ የቤት ቤት ቁጥርህን ንገረኝ እስኪ።
ዜሮ ዘጠኝ አስራ አምስት እሺ
ሀያ አራት ዘጠና ሶስት ዘጠና ሶስት ሀያ አራት ዘጠና ሶስት ዘጠና ሶስት አዎ እሺ check እያደረኩልህ ነው። ትንሽ ጠብቀኝ እሺ።
እሺ
ሄሎ ሄሎ፣ አዎ ሰላም በቻፓ ነው አይደል የላከው?
ቢሲ ነው ባይ ነው እ
በጫፓ አይደለም
እሺ፣ እሺ።
እ በሳንቲም ባይ ነው በሳንቲም ባይ ነው በሳንቲም ላይ ነው አራት ሺ ሁለት መቶ አዎ
Hello አዎ ይህ ይሰማል ይህ አራት ሺ ሁለት መቶ አይደለ? ወደዚሁ ስልክ ቁጥር ነው የላከው ወደ ቴሌብር።
አዎ
እሺ pending ላይ ነው ያለው። ለ- ለሳንቲም አሳውቅልሃለሁ። እሺ እንዳስገቡልክ ከኛ ወጥቶ already እነሱ ጋር ነው ያለው። አሳውቅልሃለሁ። እሺ እሺ